እርስዎ ነው የሉት?
ጤና ይስጥልኝ ደብቶ አምቡላንስ
አብሮ ይስጥልን። ከማህበራዊ ዋስትና ነበረ እዚህ እሺ የፐርሶኔሎቹን ስልክ ይሰጡናል?
ለምን ፈልገው ነው?
የዚህ የሰራተኞች የጡረታ መታወቂያ ፈጥሬ እየሰራላቸው ለዚያ ነበር ይሄ ጠብታ አምቡላንስ ስልክ ነው እኮ። አዎ የእናንተ ሰራተኞች ናቸው።
እንዲህ ይሰራልን ነው? Okay እሺ አንድ ጊዜ ወይ ስልኮትን ይስጡኝና ዜሮ ዘጠኝ አርባ ዜሮ ዘጠኝ አርባ ሀምሳ አራት ሀምሳ አራት ሰላሳ ሰባ ስምንት ሰላሳ ሰባ ስምንት
ሰባ ስምንት አዎ።
እሺ እሺ